ሄሎ
ሄሎ ወይ ሳዳ ወዬ እንዴት ነህ? ሰላም ነው አለሁ ደህና ነኝ።
አለን አለን፣ ሁሉ ሰላም።
ሁሉ ሰላም። ምን አዲስ?
አዲስ ነገር ምን አለ? ምንም የለም።
አሪፍ። እኔ ጋርም አለሁኝ ይኸው ነኝ።
ምን አዲስ ነገር አለ?
አዲስ ነገር ያው ይደወላል አልፎ አልፎ እም አንዳንድ customer ኦች አሉ እያወሯቸው ነው። ጥሩ ነው፣ ምንም አይልም። የሰውየውን እያወራሁት ነበር ባለፈው። እሱ okay
offer ኦች ምናምን ላከልኝ።
እሺ።
price ኣቸው ግን expensive ነው።
ስንት ስንት አሉ?
እ፣ የመጀመሪያውን የላኩልሽ ለ picture ኡ ላይ ካየሽው እም የሻንጣ የሚገፉበት ቦርድ አለ አይደለ?
እም እሱ ላይ ከሆነ ሶስት ሺህ ሰባት መቶ ዩኤስ
በዩኤስ ነው የሚከፈለው አዎ
3700 US። ምን ያህል ጊዜ ነው?
up to year ድረስ እህ up to year ከ six months up to year okay okay። ትልቁ price ይሄ ነው።
ትልቁ ደግሞ ይሄ ይሄ እንትኑ አለ አይደለ welcome board ኡን ታጥፈሽ እም ይሄ ከ escalator ላይ ቀጥታ ወደ ታች እስቲ ትወርጃለሽ።
እንትን አድርግልኝ ፎቶውን፣ ከዛ price ኡን፣ ፎቶውን price ኡን አድርገህ ላክልኝ okay okay። እሺ ሰዓት አይሻልም? እሺ አዎ፣ በቃ አሁን ነው ከስራ የገባሁት። በኋላ ስነሳ እደውልልሃለሁ።
አሪፍ። እሺ እሺ anything text አድርግልኝ።
እሺ ሰዓት እሺ my dear እሺ ቻው። ምሳ
እም?
ምሳ በኋላ እሺ ይዞልክ ይምጣ ልጁ ወይስ ብር አለ?
ኧረ የለኝም broke ነኝ።
አረ ስንት ሰዓት በቃ ማን ይሻላል? ልጁን ስልኩን text ላድርግልህና እሺ